Hello, tienes Fernández Peña.
Hello. Hello.
ሰላም ሄሎ ሰማም አይሰማም። እሺ፣ ጤና ይስጥልን። ሰላም ነው?
ከአሸር ኮድ ልንገርህ እሺ፣ እሺ።
አስራ ሶስት
እንዴት ነሽ? አስራ ሶስት ዘጠና አንድ ዘጠና አንድ ሰባ ዘጠኝ አስራ ሁለት
እሺ። ዊን ነው እሺ፣ ትኬቱ
እና ሲስተም ምናምን የለም ነበር ጎንደር እና ዛሬ ከፍተል እንዴ ጎንደር ነው አይ ከፈታላ ቼክ አድርገው እና ዝጎን ካልሆነ ደውልልን። እሺ፣
ኦኬ ዝግ ከሆነ በዛ ማስተላለፍ ትችላላችሁ እስቲ እናሳውቅልሃለን። ያው ያቀብሉሃል ወይ ከለነሱ ተደውሎላቸው እሺ እንዲከፍቱ እናደርጋለን። እሺ፣ እሺ አመሰግናለሁ በዛ ችግር የለውም።
እሺ